ጤና ስጥልኝ ቤት ዲቦራ ነኝ ከማን ልርዳው?
እንትን ነበር የዲንግ ቁጥር ማለት ውጤት ለማወቅ ውጤት ጥቂት?
ለማወቅ ነበር።
እሺ ካሸር ኮዷን ንገረኝ እና ቼክ እናድርግ።
እሺ አስራ ሶስት እሺ
ዜሮ ስድስት እሺ
አስራ ሶስት እሺ
ሰማንያ አራት
ሂላ አቤት ልውስጥ ነው። እሺ
እ እ ወድ ስንት ጨዋታ ምስል ይደገብህ? ስምንት ጨዋታ
እሺ ሌላ ልንገርሽ ወይስ እሺ።
ደውልልኝ?
ይቻላል ንገረኝ።
እሺ እ ቆይ እስኪ አስራ ሶስት እሺ
አስራ ሶስት እሺ ዜሮ አራት እሺ ሰማንያ ዘጠኝ እህ ሰላሳ ስድስት
ሰላሳ ስድስት አ
ይሄኛውም ስምንት ጨዋታ ነው። እሺ ይወጣው።
እሺ እሺ አመሰግናለሁ።
እሺ እናመሰግናለን። መልካም ቀን።
እ